ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ። ምን ልርዳዎት?
ሁሉ ስፖርት ነው ነው አይደለ?
አዎ ሁሉ ስፖርት ነው።
ቴሌ ብር ጋር ያለው ስፖርት ሆኖ ለምንድን ነው deposit እናደርገው እምቢ አለን?
አዎ deposit በሌላ ነው ማድረግ የሚችሉት። አሁን ስልክ ሰጡትና ወደ እኛ deposit አድርገው እኛንን ወደ account ኡ እናስገባሉታለን። deposit ያደረጉበትን screenshot የሁሉ ስፖርት account ኡን እና ስልክ ቁጥር እና ስሞትን ሙሉ ስሞትን አድርገው ቴሌግራም ላይ ይልኩልናል። ስልክ ልስጦ deposit የሚያደርጉበትን እሺ፣ ስልክ ስጭን። እሺ፣ ዜሮ ዘጠኝ ሰላሳ ሁለት
እሺ፣ ሰላሳ አንድ አምስት ይቅርታ፣ አንድ ይቅርታ፣ ዜሮ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ እሺ፣ ስድስት ስልሳ ስድስት እሺ፣ ፍትህ አምላክ ማርዬ የሚል account ነው። ፍትህ አምላክ ማርዬ የሚል account ፍትሐ አምላክ እ፣ ለምንድነው ከቴሌ ብር ጋር የተቋረጠው? ስልም ቴሌ ብር ጋር ያለው እንትን ተቆርጦ ነው።
ይስተካከላል። እሱ ይስተካከላል። ሲስተካከል መጠበቅ ከቻሉ ይጠብቁ፣ ካልሆነ ደግሞ በዚህ account ያስገቡና እኛ እናስገባሉታለን።
እሺ፣ እሺ፣ እሺ